እኔ ነኝ።
Hello ጤና ይስጥልኝ።
አብሮ ይስጥልኝ።
ይሰማል?
ይሰማል።
ዝም በይ እስቲ። አይ አይሰማም እኮ የምትይኝ አንቺ baby።
አረ ይሰማል።
አንቺ የምትይኝ ምንም ነገር አይሰማኝም።
አይሰማሽም?
አዎ ወይ ጉድ። እስቲ አውሪ።
እ hello ጤና ይስጥልኝ።
አንድ የምትይው ነገር አይሰማም።
ለምን? ምን ነው?
እኔ ብሎ ይሰማል?
አንቺ የምትይኝ በደንብ ይሰማኛል።
እኔ አንቺ የምትይኝ ምንም እየሰማኝ አይደለም። ቆይ እስቲ እስቲ headphone ቀይሪ ሴት። Hello Hello። አሁን ጭራሽ ጣለ አንተን አለ። Hello እስቲ hello በይ።
አይ ሳይቋረጥ አይቀርም።